હેલો હેલો
આવે છે
ወይ መልካም ወይ ሰላም ነሽ?
እንደት ነሽ ቢሮ አይደለሽም እንዴ?
እ ቢሮ ነሽ?
አዎ ቢሮ ነኝ
እንትን ታዱ ልካኝ ነው አንቺ ጋር እቁብ እቁብ ነው አይደለ አዎ እኔም እያሰብኩኝ ነው አን- አንድ እቁብ ነው እቁብ አይደለም ግን አሁን የደወልኩልሽ እ ል- ልጅቱ የ- ያመጣት ልጅ ያ- እ ቡርቴ ለቡርቴ ሲም ታምጣና ትስጥሽና ይዘሽላት ነይ ብላኝ ነው ምን ሲም
ሲም አዎ ከልጁ
እሺ
እ አምጪውና ይዤላት እንዲሄድ እኔ ስለማላውቀው ነው ልጅ ተደዋወዋል እንደ ከሱ ጋር አዎ
እሺ አይ አሁን ሲንቄ ባንክ ስለሆነ በ- የእኛ ደሞዝ የገባው እጄ እቁብ አውጥቼ መጥቼ በዛው ይዤ እመጣለሁ በቃ አሁን እሺ።
እዛ እየወጣሁኝ ነው እሺ ቡርትዬ እሺ እየተረሳሽ ነው የሰ አዎ አዎ
እሺ በቃ በቃ እሺ እሺ መልካም ቻው እሺ እሺ እሺ እሺ